ሄሎ ጤና ይስጥልን በሽት ቤት
ሮል ባላንስ ሳይሆን ነው ፔንዲንግ።
ሄሎ ሄሎ
የቤስት ቤት ሳንተር ነው።
ምን አሉኝ ደንበኛችን?
ሶስት መቶ ዊዝድሮዋል ፔንዲንግ ነው ባላንስ ሳይሆን
ኦኬ ወጪ አድርጎ ነበረ
አዎ፣
አልገባለትም።
አልገባም።
okay እሺ አንዴ ጠብቁኝ። በዚሁ ስልክ ቁጥር ነው አይደለ?
yes አዎ፣
መቼ ነበር ወጪ ያደረጉት?
last night ነው።
ትናንትና አዎ፣ ትናንትና ሰባት ሰዓት ነው።
ትናንትና ሰባት ሰዓት ላይ ስንት ብር ነበር ወጪ ያደረጉት?
ብር በእንድኛ ሆነ
ሄሎ
ቶ ብር ሶስት መቶ ብር በቃ አሳውቅልሃለሁ። አንድ ፌል እያደረገ አለ በሳንቲም ፔ አሳውቅልሃለሁ።
እሺ እሺ፣ ስለደወሉ እናመሰግናለን። መልካም ውሎ።
ብቻ ነው።